ሄሎ ጤና ይስጥልኝ ቤት ቤት አብሮ ይስጥልን። እንዴት ናቸው? ሰላም ነው ሰላም እንዴት ነህ?
አለን አለን። ጥላሁን ነኝ ድሬዳዋ።
እሺ አማን ናችሁ?
አለን።
ቴክኒሽያን ማን አለ? አንቺ ነሽ? ይቅርታ።
ኦኬ ምን አንተ- ሆነብህ ነበር?
ኧረ ይሄ ኬን ነው በጣም እያስጨረሰን ነው። ሰሞኑን እንዳለ እ
ምን ምን እይ- ሆናችሁ?
እያሰጣን ነው እንዳለ ኬን ነው ኦኬ በጣም ነው በጣም እየጨረሰን ነው። ሰሞኑን እንዳለ ነጌቲቭ ነው። ምንድን ነው ይሻላል ሲዩት እ?
ከስንት ቀን ሆነው?
እንዴ በቃ ይሄን ሰሞን በቃ ምንም ምንም ኔጌቲቭ ነው እንዳለ። እንግዲህ ደግሞ ሰሞን ነው በዛ እ? ይሄ ጎሮ ይሄ ጎሮ በተለይ የ- ኦኬ ጎሮ እሺ አ
እሺ ቀን በቃ አምስት አምስት መቶ በጣም በቀላሉ ነው በቃ ዝም ብሎ እ?
ኦኬ እሺ በቃ ቼክ አድርጌ እደውልልሃለሁ።
እስቲ በእናትሽ የሆነ መካ ፊክስ አድርጉልን። በጣም እንትን እያልን ነው አሁን። እሺ ቴንክ ዩ አይ አይ አይ